hello ሰላም ጤና ይስጥልኝ። ሄሎ
እ ሄሎ
እንዴት ነው ሰላም ጤና ይስጥልኝ። ከ Best Bet ነበር የምደውለው።
እ ከ Best Bet ነበረ የምደውለው። ደውለውልን ነበር አይደለ?
አልደወልኩማ።
ዜሮ ዘጠኝ ዘጠና አምስት ዘጠና ዜሮ ዜሮ ስልሳ ሶስት አይደለም ይሄ ቁጥር
ስልሳ ሶስት መጨረሻ
እኮ አልደወሉልንም። ብር አስገብቼ አልገባልኝም ብለውን ደውለውልን ነበር አይደል?
ወዴት ቤስት ቤት
እ ቤስት ቤት
ትምህርት ቤት
ይቅርታ፣ እርስዎ ካልሆኑ ሌላ ሰው እንፈልጋለን። እሺ፣ ትክክለኛውን አድራሻ እንፈልጋለን። ስለተሳሳትን ይቅርታ እንጠይቃለን።
ደውለኛ
መልካም ቀን ይሁንልዎ። እሺ